የታላንሽው ማለት ነው። hello ሰለሞን፣ አቤት አቤት።
ዛሬ እንግዲህ ስንጨቀጭቅ ነው የምንውለው።
እሺ customer ኦች እየደወሉልን ስለሆነ አጋ የሚባል customer ደውሎ ነበር። በአስራ አንድ order ያደረገ ቦሌ ሚካኤል ነበር location ኑ። ሁለት item ነው ያለው እና እስካሁን አልተቀበለም። ዛሬ ይወጣለታል።
ዛሬ እንኳን አይወጣለትም። ዛሬ ትናንትና PDF ኦች ናቸው ያሉት።
okay
ማን ነበር ያልሽኝ? አጋ እም አንዴ check አድርጌ እንደውልልሽ።
እሺ።
ስልኩን ትነግሪኛለሽ? ስልኩን ንገሪኝ።
እሺ አስር አስር ስልሳ ስምንት ስልሳ ስምንት አርባ ሁለት አርባ ሁለት ስልሳ ይሄኛው የነገርኩ ኤልሻዳይ በሚል ነው ወይስ create በተደረገው ልንገር? ግን ያው create።
በዚህ ስትገባ ይመጣል አጋ ብሎ okay ይሄኛው ነው ማለት ነው አዎ ያዘዘበት ይሄኛው ነው።
እሱ join ያለበት ነው ወይም እሺ create የተደረገበት ልንገር አስራ ሶስት አስራ ሶስት ስልሳ አምስት ስልሳ አምስት ሰባ አምስት ሰባ ሰባ አምስት ሰባ አምስት ዜሮ ዘጠኝ ዜሮ ዘጠኝ check አድርጌ ልንገርሽ።
እሺ እሺ ሶል